ቤት ቤት ነው የምንለካው።
ሄሎ ሰላም ሰላም ቤት ቤት
አለ ግና እኔ አራት መቶ ድረው ማይ ነምበር አልመጣም ወደ ኮመርሻል ባንክ ብድሮ ያረካው አ አራት መቶ ወደ ኮመርሻል ባንክ ቀኑ መች ነበረ?
እም?
ቀኑ መች ነበር?
አሁን አን ዛሬ ነው።
አንድ ሰዓት ያ ኦኬ እሺ፣ ላይ ምሽ ይሄ ነው የቤት ቤት ስልክህ?
በ- አንድ ሰዓት በፊት ቢፎር አንድ ይሄ ሰዓት ነው የቤት ቤት ስልክህ?
አው ይሄ ነው ዜሮ ዘጠኝ እሺ፣ አንዴ ጠብቀኝ።
ያሽ ትሩበል
ቼክ ያደረኩት ነው። አንዴ ጠብቀኝ። እሺ እ